hello ጤና ይስጥልኝ ቤስት ቤት አብሮ ይስጠናል። deposit አድርጌ አሁን በ CBE አልገባልኝ።
okay አሁን ነው ትንሽ አጠብቀውም ቢያንስ አንድ አምስት አምስት ደቂቃ አስር ደቂቃ ምናምን እንደዛማ ሆነ ሆነ አዎ okay እሺ የተላከልህ message አለ deposit
አዎ ቴሌግራም ላይ ልክል አ፣ ልካህል እሱን እሺ ይመልሱልሃል ስምህ ማን ነው ለማንኛውም ንገረኝ hello ኤብ ኤልያብ ነው ያልከኝ ኤልያስ ኤልያስ ማውጫ ነው እሺ በቃ ይመልሱልሃል እሺ አሁን busy ስለሆኑ busy ስለሆኑ ብዙ ብዙ ደንበኛ እያስተናገዱ ስለሆነ delay ምናምን ሊኖር ይችላል እንደዚህ ሊቆይብህ ይችላል እንጂ ይመልሱልሃል አሁን
እሺ ከዚህ በፊት ሶስት ሺህ ብር ለዚህ አሀ
ለሁለት ሳምንት አልፎታል። ሁለት ጋር ሳይገባታል አልተስተካከለም እሱ ሶስት ሺህ ብሩ በዚሁ ስልክ ነው ቤት ቤት የነበረ
አይ አይ፣ ሌላ ነው አዎ
እሺ አይ፣ አሁን አ- በምጠቀመው ነው፣ ግን ይሄ የደወልኩበት አይደለም።
OK ሶስት ሺህ ብር deposit ነው withdraw
deposit አድርጌው
deposit እሱም deposit ነው አዎ እሺ ሁለቱንም እ፣ እንደገና ራክና ሁለቱንም issue ዎች እንደገና እንዲታዩልህ ቴሌግራም ላይ አሁን ላይ አሳውቅ እዛው ላይ አዎ ልክ ነበር። ያንን ወደ CBE ብር ተመልሷል ነው ያልኩት። CBE ብር ላይ ግን የለም።
ወደ CBE ብር ተልኳል withdraw ያልከው ተመልሷል።
withdraw ያልከው አዎ failed ስላለ ነው failed አዎ።
ስላለ ወደዛው መልሶልሃል አለኝ። እዛ ላይ የለም።
OK check ይደረግልሃል እንደገና
እሺ፣ ግን ያው መልስ እየሰጡ ነው ተቆጣጣሪ ግን አለ።
መልስ እየተሰጠ ነው መልስ እየሰጡ ነው እዛ ላይ ቴሌግራም ላይ
ዛሬ የዛሬ አልከፍልም ቴ- ቴክስት በአካል አደረጉ
አላረኩም። አይተውታል ግን አለ በቃ እሺ እንትን እንለዋለን አሁን እናየዋለን እንደገና እሺ እሺ እናመሰግናለን